Hello hello አቤት
ሀሎ አቤት እንዴት ነሽ?
እግዚአብሔር ይመስገን።
ቲክቶክ ላይ ነበርሽ ካችን ያገኘሁት እናቴ።
እሺ እ፣ ባንክ ያለው መኪና ፈልጌ ነበር
ምን አይነት
እ፣ ወይ ዲዛይሮች ወይ ደግሞ ያሪስ።
compact
አዎ
እዳ ያለበት አለ ሰባት መቶ ሺህ ብር ያለበት
cash compact አለ እንደሚከፈል።
አስራ ሁለት ሀምሳ
ዓመተ ምህረቱ
እ፣ ሁለት ስምንት እ፣ ሁለት ሺህ አስር ሁለት ሺህ አስር አዎ እዳ እንትን cash እስከ አንድ ሚሊዮን ነበር የምችለው